ሰላም ጤና ይስጥልኝ።
ማን ልበስ ፍትነሽ ማን ልበስ? ወይ- አዎ እየሰራለሁ አዎ፣ እኮ እየሞከርኩት እኮ ሽ ነው። አሁን ገብቶብኛል። እስኪ እንግዲህ የሌሎቹ ሌሎቹ ጋር ልደውል። ቆይ እዝ- እዚሁ ጋር አንቺ ያዥና ቆይ
የወለተ- የወለተም ሰርቷል።
ሰርቷል። እሺ በቃ አዎ የሰሎሜ ነው ቦሌ ቢሮ።
በቃ እሺ። አይ ደውዬለት ስለነበር ነው በሰዓት ረፍት አለኝ
የሰሎሜ እንዴት ምን አለች?
እ?
ምን አለች?
አይ ሰለሜን አገኘዋል እም፣
ገብታለች።
ዘጠና አንድ አስራ ገብታለች።
አምስቱ ሰርቶላታል።
ገና ቆይ አሁን operate ታደርገው ነው።
እሺ እሺ